ሄሎ ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሰላም ነው አቶ አዲሱ?
አለን ይመስል አካፊ ስቶን ሆምስ ነበር መጡ እንዴ? እሱ ነው አልመጣሁኝም። አጋጣሚ የሆነ ሰው ታሞብኝ አ ነው አ ለዛ ነው ሻይ ብቅል አለ ችግር የለም አይ ነው መብት ማግኘቱ ቼክ ላክ ብዬ ነው። እሺ አ- አይጣለሁ በአጋጣሚ አክሲደንት ነው ስለተገጠመኝ ነው። እሺ፣ ችግር የለም እሺ እሺ በተመቸው እሺ፣ ተቀምጣቸው። እሺ እሺ እሺ እሺ